ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ጥ- ጤና ይስጥልኝማ አብሮ- አብሮ ይስጥልን?
ለ- ለስራ እ፣ ትልካላችሁ አይደለ? ወደ Europe ም ሆነ ወደ እኛ አንልክም ደንበኛችን።
እሺ፣ እኛ የምንሰጡት information ብቻ ነው ደንበኛችን።
okay so በስልኮ እንዴት apply አድርገው እ፣
እ፣ መሄድ እንደሚችሉ ነው።
okay እንደዛ ነው አገልግሎት የምትሰጡት።
አዎ አዎ፣ ለዛ ነው አገልግሎት የምንሰጠው ደንበኛችን።
okay እሺ፣ በቃማ እሺ።
Hello Visa ስለደወሉ እናመሰግናለን። መልካም ቀን።